Hello ጤና ይስጥልኝ ከ BGI ኢትዮጵያ ነበር የምደውለው።
አዎ ማሽን ያላቀ ፍሪጅ ያላቀ እሺ ያብ ስራ ስጋ ቤት ነው?
የአስራ ስዳሪ እሺ ሙሉ ስምዎትን ይንገሩኝ።
ሰው ያለው አንማው ማን አሉኝ?
ሰው ያለው አንማው
አሁን በደወሉበት ስልክ ቁጥር ልመዝግብለት።
አ አ እሺ የት አካባቢ ነው?
አዳማ ዜሮ ዘጠኝ
እሺ ምንድን ነው አልሰራ ያሉት?
አያቀዘቅዝም ቅዝቃዜ የለውም።
የድራፍት ማሽኑ አያቀዘቅዝም?
No no የእንትን የእቃ ማሽን የጠርሙስ ቢራ ነው?
አ አ
መብራት አለው?
መብራት አለው። ቅዝቃዜ ብቻ ነው የሌለው።
እሺ ደንበኛችን ጥያቄትን መዝግቤ ለጥገና ክፍል አስተላልፋለሁ። ሌላ ደውት ነገር ካለ
ሌላ ምንድን ነው?
ስለ ደወሉ አመሰግናለን። ስለ አገልግሎት የሀሳብ አስተያየት ከብት ጽባ